ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ
ቅዳሜ ዕለት ገቢ አድርጌ ማለት ነው ሁለት ጊዜ አራት ሺ አምስት መቶ አራት ሺ አምስት መቶ እሺ
እሁድ ዕለት ከሰዓት አካባቢ አንዱ ገባ አራት ሺ አምስት መቶ አራት ሺ አምስት መቶ ግን pending ይላል transaction ላይ አልገባልኝም message ኡን ይላኩልን በቴሌግራም ያልገባሎትን
ልኬ ነበር ግን
ቴሌግራም ላይ ልከዋል በዚህ ስልክ ነው የላኩት በዚህ ስልክ check አድርጊልኝ
እሺ ተላልፎልታል መልሱን ስናገኝ እናሳውቆታለን